ሰላም ጤና ይስጥልኝ።
hello hello
ጤና ይስጥልኝ።
አለን
እ ሳንድ ጥቅል ጎመን ዛሬ ቀንሻለሁ ብዬ ነበረ። ጥቅል ጎመን ማበርታ ድርብ ድርብ የሚል ማን ነበር?
እ ድርብ ቲማቲም አብሮ ነበረ። ቲማቲም መጥቷል።
እሺ check ላድርግልዎት አንድ እሺ
ቲማቲም እና
አ- አዎ ቲማቲሙ መጥቷል። ስድስት ቲማቲም መጥቷል።
እሺ አ- አ- ጥቅል ጎመን ነው የቀረው።
እ፣ ላይ ምንድን ነው እ?
ላይ በጠየቁት hello
ሄሳ አይ አቤት hello አቤት እ፣ ይቅርታ አንድ ላይ ነበር እንዲመጣ አንድ ላይ ነበር እንዲመጣ ያደረግነው እና አዎ
ድራይቨ- ድራይቨሩ ምንድን ነው
ነው እንትን ደርሶኛል። ቲማቲሙ እኮ ጠይቄ እ፣ አልመጣም አለኝ። ቲማቲሙን ማን ነበር በስሜ የቀ- የመጣውን እ ይቅ- የቀሩን ስልክ ሰጡኛል። ይቅርታ
አልደወለልኝማ ካልደወለልኝም እኔ ካሁን በፊት አለ ጌስጥሽ ካሁን በፊት የደወለብሽ አለ ሰባት ዘጠኝ መጨረሻው ያለው ኛል አይደል አዎ ቲማቲሙን ተቀብያለሁ
እኮ የተቀበሉት ድራይቨር ስልክ የለውትም።
እኮ ዛሬ እንትን አልደወለልኝም ግን የካሁን በፊት ሰባት ዘጠኝ መጨረሻው ነው እ፣ የተደወለበት ወይ ሙሉውን አውጥቼ ልንገርሽ
okay ሳይደውል ዝም ብለው ነው ያገኙት።
አዎ
እሺ ይንገሩ።
ምን ስልክ ቁጥር የእሱን
አዎ
ቆይ አውጥቼ ልንገርሻ እሺ እሺ እሺ እሺ